hello ወይ አሁን እያወራን ነበር። አሁንም ተቋርጦብኝ ነው። እና የሁለት ሰው ቦታ ያዥልኝ ሃይማኖት ሳዬ
ስልክ ቁጥር ንገሪኝ።
እና ሶፎን ሁለት ነው የምፈልገው።
እሺ የእርስዎን ስልክ ለያዝና ከዛ ልብላቸዋለሁ።
እሺ ዜሮ ዘጠኝ ዜሮ አንድ
ዜሮ አንድ
ሰባ አራት
እሺ
አርባ ሰባት
አርባ ስልሳ ሰባት አራት
እሺ ለሁለት ሰው ነው ቦታ መያዝ የፈለጉት?
አቤት ሁለት ሰው ነው ያሉኝ።
አዎ ለሁለት ሰው ስልክ ቁጥሬን ተሳስተሽ ይሆን ማስደመሽ ዜሮ ተነግሪኝ ዘጠኝ ዜሮ አንድ ሰባ አራት አርባ ሰባት ስልሳ አራት
ስልሳ አራት
አዎ አዎ። ስለዚህ እዚሁ የመጨረሻው በአካል እሺ።
መጥተው ትኬቱን ያገኛሉ። ቀደም ብለው ለመምጣት ይሞክሩ።
እሺ ስንት ነው ትኬቱ?
መግቢያ አራት መቶ ብር አራት መቶ ብር ነው ለአንድ ሰው።
እሺ እሺ እሺ thank you እሺ